አስባስባት መጨረሻዋ እ ያንቺ አይደለማ እ አያነሳም።
ሄሎ ጤና ይስጥልኝ።
አለ እግዚአብሔር ከቪጂአይ ነበር የምደውለው።
እሺ እሺ እባክዎ TIN number ዎን ይነግሩኛል? ደንበኛችን ይቅርታ።
ሲል ነበር ገና እንትን አላለም። አሁን ቤቱ እንደ አዲስ እንትን ነው የተ- የተጀመረው እህ
አሁን ትንሽ ሲል ነበር እንትን አላለም ገና ፍቃድም ገና አሁን ነው የሚወጣው እንደ አዲስ
እሺ። እና ቪጂአይ ID ውስጥ ከስልኩ አብሮ አልመጣም?
ያን አልመጣም።
እም። እሺ ደንበኛችን